ሄሎ ሄሎ ሜቲ፣
አቤት።
ሰላም ሜቲ፣ እንዴት ዋልሽ?
እግዚአብሔር ይመስገን።
ዳዊን ገነት ከላይን አዲስ ትናንትና ኮሚኒኬት አድርጌ የነበረ ቴሌግራም ላይ እና ኦኬ ሶ ዶክመንቶችሽ ሎ ኳሊቲ ነው ያላቸው እና ክሊር የሆነ ስካን Okay.
ልጌ ነበረ እና ሶ ዛሬ እንዴት ነው?
አዎ ዛሬ ልክልሻለሁ ብዬ ነበር እኮ አሁን እንትን ነበር ለአካባቢ በተቻለ ቶሎ ላኪልኝ እሺ። በሰላሳ አንድ እሺ ም- የት- የሚዘጉ ዩኒቨርሲቲዎች የትቱን ነው every document ሽ every document በጣም እንትን ነው፣ dark ነው፣ Okay.
blurred ነው።
ይሄ ከ- ያንቺ የሚመስል ጋር ከፓስፖርትሽ በስተቀረ ሁሉም document ሽን scan አድርገሽ ላኪልኝ። ምክንያቱም ይሄ የ twelve ኦቹንም የ- አይ የአስራ ሁለተኛ ክፍል አሁን አንቺ ለማስተርስ ነው አይደል apply አዎ እያደረግሽ አዎ ያለነው?
አዎ ስለዚህ አሁን ባለሽ document ከዩኒቨርሲቲ ያወጣሹም እንትን አለ okay አይደለ?
እነሱ ገና አዎ ያላለቀ እነሱ ነገር። አዎ፣ እነሱ ራሳቸው dark ናቸው። ራስሽ በቃ፣ ስታዩ ታውቂዋለሽ። ከዛ ውጪ Duolingo ይላክሽልኝ ማለት ነው እሺ።
link ኡን ይላክሽልኝ ላክሽልኝ okay፣ ማለት ነው።
ተሳሳትኩ።
አይ አልተሳሳትኩም።
password ኡ ላይ ግን እዛ ላይ አለ እሺ
download ማድረግ account የለኝም አይደል access አንቺ okay።
ነሽ ያለሽ። ስለዛ link ኡን ሳይሆን የምትልኪልኝ ራሱን download አድርጊውና ራሱን soft copy ውን ነው የምትልኪልኝ Duolingo ን ማለት ነው። ስለዛ- okay እንትኑ ራሱ
ይኸውልሽ የላክሽልኝ link አይደል የላክሽልኝ አዎ ስለዚህ link ነው የላኩልሽ link ኡን ይከፍትልኛል እንጂ እ፣ እንትን አይልም።
ይሁን የምፈልገውን soft copy ውን አይደለም ሚ- ለዛ send ሳይሆን download አድርጌ እሱን ልላክልሽ Exactly. አዎ።
በቃ ካልሆነ ገባሽ።
ደግሞ ከፈለግሽ download እንትን ካለብሽ ደግሞ ላኪልኝ account ሽን እና ገብቼ በቃ።
ማውረድ እችላለሁኝ ከሁለቱ እንትን አንዱን እና ጎበሽ ሜቲ እሺ በቃ አሁን ከ class አካባቢ ነኝ ትንሽ ውጪ በቃ ልክልሻለሁ ሁሉንም ይዤ ያለሁ ጥሩ እሺ በቃ እሺ ሜቲ ቻው እሺ ቻው